ጤና ይስጥልኝ። ጉዳይ ሀና እባላለሁ። በምን ልርዳዎ።
ሰላም ነሽ ሀና?
እግዚአብሔር ይመስገን።
ይሄ ቁጥራችሁ እንዳለ ነው?
አዎ አራት digit ማለት ነው። እና ቢሮአችሁ እዛው ጎተራ ነው አይደለም?
አዎ
ሰው ለመላክ ብዬ ነው። እዛው እ፣ ፔፕሲ ፔፕሲ አጠገብ
እሺ፣ ምን ፈልገው ነው ማለት የሚልኩት ባለሙያ ነው?
እ፣ አይ ስራ ፈላጊ እዛ መ- መዝገቡ ምናምን ይባል ነበረ ቀደም ሲል።
አዎ አሁን ላይ እሱ ነገር ስለተውን ሙሉ አ።
መረጃውን የሚመጣው ልጅ ይደውልልንና
አዎ ሙሉ መረጃውን ተቀብለን እኛንን ቀጠሮ አስይዘን የሚመጣው በጣም ጥሩ። ይህን ስልክ መስጠት ብቻ ነው።
አዎ
አ፣ ይሄ ስልክ በስራ ሰዓት ብቻ ነው office hours የሚሰራው ወይስ ሀያ አራት ሰዓት ነው?
አይ ከአንድ ሰዓት እስከ አስራ ሁለት ሰዓት ነው የሚሰራው። በጠዋቱ አንድ ሰዓት እስከ አስራ ሁለት ሰዓት ነው የሚሰራው።
እግዜር ይስጥልኝ። አመሰግናለሁ እሺ እሺ፣ መልካም ቀን።
ለሁላችን።